የዘጋነች ከመንግስት ቤት ረድኤት ነኝ። ሄሎ ሄሎ ሰላም ጤና ይስጥልኝ። እሺ
ስድስት ላይ
እሺ
ትራንስፖርት ነበር
ምጅዶ አላደረገ ነው
ሙሉ
ስልክህን ንገረኝ ደግሞ
ሰላሳ ሁለት
አሁን የደወልክበት ስልክ ነው
ያ ሀ ስንት ብር ነው
መቶ ሀምሳ መቶ ሀምሳ ብር አ
በቃ አፕሩቭ አደርግልሃለሁ እሺ
እሺ
መቶ ሀምሳ ብር ነው አይደለ አ መቶ ሞተር ሀምሳ ላይ ነው ያለው voucher ላይ ነው ያለው አ እ መውሰድ ትችላለህ። እሺ እንትን ላይ ሱቅ ሄደህ መውሰድ ትችላለህ፣ ወይ ደግሞ ወደ ቤት ቤት አካውንት withdrawal ማድረግ deposit ማድረግ ትችላለህ። እሺ እሺ